Hello
ሰላም ጤና ይስጥልኝ። ቴሌ
ጤና ይስጥልኝ።
አለን ምን ልርዳዎ?
እንትን በዚህ የቴሌ ticket mobile game እየተጫወትኩ ነበረ እና የ- እንትን ይቆርጥብኛል በየሰዓቱ እዚህ በኋላ ማስቆም ፈለግኩኝ እና
ኮከብ ዘጠኝ ሰማንያ አምስት ነው ተላልሎ ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ይጫኑ።
እሺ፣ ኮከብ ኮከብ ስድስት ኮከብ ዘጠኝ ሰማንያ አምስት መሰላል ኮከብ ዘጠኝ ሰማንያ አምስት ኮከብ መሰላል።
አዎ OK፣ አመሰግናለሁኝ።
ችግር የለውም። እሺ።